ሄሎት የሚስተልን ቤስት ቤት አዎ ቤስት ልጅ ሶስት ሺ አምስት መቶ ዊድራው ላኩና ወደ ቤስት ቤት ማመለስ ፈልግ
ወደ ቤስት ቤት እንዲመለስ ነው።
አዎ እሺ፣ እሺ፣ አንዴ ቆይ።
ስልክ ቁጥር ልነገር እሺ፣ እሺ፣ ትነግረኛለህ። ትንሽ ቆይ፣ ኮኔክሽን አስቸግሮን እየጠበቅን ስለሆነ ነው። እሺ፣ ይቅርታ በጣም እሺ
ስልክ ቁጥሩን ንገረኝ። እሺ እሺ ዘጠኝ አስራ አምስት ዘጠኝ አስራ አምስት ዜሮ ዜሮ ዜሮ ዜሮ ሰማንያ ሶስት ሰባ ሰባት
ስንት ብር ነው?
ሶስት ሺ አምስት መቶ
ወደ Best Bet እንዲመለስ ነው የፈለግከው?
አ- አዎ አዎ አዎ እሺ፣ በቃ ትንሽ ጠብቃና connection እንደሰራ አደርግልሃለሁ። እሺ እሺ እሺ።